hello ጤና ይስጥልን ከአሪፍ ነው ደውሎ ፍሬዲት እባላለሁ አሁን ደውለውልኝ ነበረ
አዎ እሺ አሁን በምነግሩት ቁጥር ወደ ቴሌግራም account አችን screenshot አንስተው ይላኩልን
ላክ
ቁጥር ላስይዘው ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት
እሺ ቆይ ጠብቅሽ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት
እሺ የቴሌግራም አካውንታችን ነው። በዚህ ቁጥር ከ CBE የደረሰዎትን መልእክት አዎ፣ ልደውል በዚህ
ይላኩልን ደንበኛችን።
እሺ እሺ ሌላ የመረዶት ነገር አለ?